ጤና ይስጥልኝ ሄሎ ቪዛ ቤተልሔም ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎ?
አይ ያለውን መረጃ ጠይቄያት አሁን website ኡን ነግራኝ ነበር፣ ግን አልሰራልኝ ስላለን ነው።
የምን ሀገር ነው ደንበኛችን?
የእንትን የካናዳ ዳብሊው ዳብሊው ዶት ጂኦኦቢ ሲኤስሲ ነው ያልሽኛ?
የምን የምን site ነበር የጠየቁት?
የእንትን የካናዳ ከካናዳ ቪዛ applica apply የሚያደርጉበት ነው ወይስ ደግሞ አዎ፣ ትምህርት አዎ፣ ነው የሚፈልጉበት ነው?
አ ቪ- እ፣ ቪዛ apply የሚያደርጉበት ነው። I R C አዎ፣ C ነው የሚባለው።
I R C ሲ I R C C
አይ አር ሲ ሲ C C አዎ። እና ፎርሙ የምን ነበረ? ፎርሙ ይለያያል። የምን የስራ የስራ ነው